ልጆች ስለምንውል
hello
ሌላ አቤት፣ ወይ የድል እንዴት ነሽ? ሰላም ነው ሰላም ነው?
አለን አለን። ይሄ congratulation ትኬት መውጣት ነው አይደለ?
አዎ፣
በቃ እንደዚህ አሁን ይሄ ልክ እንደዚህ ትኬቱን search አድርገሽ ስታመጪው እ፣ እዚህ ጋር ምን ታደርጊያለሽ መሰለሽ? ልክ እዚህ ጋር እንደዚህ mark ታደርጊያለሽ። ከዚህ ጀምረሽ
እሺ፣ እሺ፣ እስከዚህ ድረስ mark ታደርጊያለሽ። ከዚህ ቤት እስከምትለዋ ድረስ እሺ።
አየሻት mark አረኳት እንደዚህ።
አዎ፣ አዎ፣ ከዛ right click ታደርጊበትና
እሺ።
ይኸው እዚህ ጋር print selection ነው
እህ፣ አየሻት ከዛ ከዛ እሺ፣ print እኔ
print እሺ፣ ታደርጊያለሽ። አሁን print ባደረገው
እሺ፣ ወጥቷል። እሺ፣ እኔ ደግሞ ላድርገው። ቆይ እሺ አድርጊ እስኪ። ቤት እስከምትለዋ ድረስ
ይኸው፣ እሺ፣ አዎ፣ በጣም።
አመሰግናለሁ። እሺ፣ እሺ